የላኩት ምን አይነት የጉዞ መረጃ ልስጥዎት?
እሺ የቪዛ አገልግሎት ፈልጌ ነበር ወደ ለትምህርት ወደ አውሮፓ።
እሺ ደንበኛችን ምን አይነት የጉዞ መረጃ አሉት?
የትምህርት እድል የትምህርት እድል
ምን አሉ?
የትምህርት እድል ስኮላርሽፕ
ጤና ይስጥልን።
ስኮላርሽፕ የት ሀገር ነው ደንበኛችን?